ሄሎ
ሄሎ፣ ሰላም ነው?
ሰላም፣ ዋሽንግተን የሕክምና ማዕከል
ከምኒልክ ሆስፒታል ነው የምደውለው። ውጤት ነበረን፣ ምንም አለ አልተላከልንም።
ስልክ ቁጥር ልስጥህ፣ የኤምአርአይ ክፍል
እ?
ስልክ ቁጥር ልስጥህ፣ የኤምአርአይ ክፍል
አ ዜሮ ዘጠኝ ሰማንያ ስምንት
እሺ፣
ሰማንያ ስድስት እሺ፣ ሰማንያ ሰባት
እሺ።
ሰማንያ ዘጠኝ
ሰማንያ ዘጠኝ አዎ
እሺ።